ሌላው አቤት ይቅርታ፣ ሌላ ስልክ ይዤ ስለነበር ነው።
እሺ።
ዋሽንግተን ልርዳዎት?
እሺ አናግሪኝ።
እሺ። ሌላው
ሰላም።
አቤት።
እሺ ከራስ ደስታ ነበር። አይሽ እሺ።
እሺ brain CT angiography ፈልገን ነበር።
አለ
እሺ ዋጋውን ትነግሪ? Hello።
Without contrast ነው። ኮንትራስት ዊዝ አለው።
contrast ነው። creatinine ነው። zero point four ነው።
brain CT አዎ brain CT angiography CT angiography brain hello
አቤት።
እሺ
ቆይ አንዴ CT angio ከሆነ ስምንት ሺህ ብር ነው።
የ brain ማለት ነው አዎ እ፣ ከ contrast ውጭ ማለት ነው። contrast እ፣ ሶስት ሺህ ቆይ ይቅርታ አንዴ ይቅርታ አንዴ መልሼ ልደውልልሽ።
ጥሩ እሺ brain CT angiography በ contrast creatinine ማ ዜሮ ነጥብ አራት ነው አምቡላንስ ከእናንተ ነው ደዊና ታውቂ